ሌላው ሌላው እ
ከቤት ሌላው እ ከ Best Bet ነበር እሺ አዎ አዎ ብሩን ያስገባኸው እዚህ እንትኑ ላይ ነው shop ኡ ላይ ነው
እኮ ከዚህ እሺ ላይ- እ
ከዚህ ላይ ዊዝዶ አድርገውና መጀመሪያ ወደ agent account መልሰው እኮ እዚች ካሜራዋ ላይ
እዚህ ላይ አዎ አዎ
እሺ
ከዛ እዚህ ጋር ዊዝዶ አድርገውና
እሺ
ከዛ እዚህ ጋር አርጊው account ኡን ጽፈህ መልስ
አርጊው ይኸው ልንክ አለች
ከዛ አሁን agent account ውስጥ ገባና
እሺ user ውስጥ ገብተህ ድጋሚ ትልከዋለህ
እሺ user ውስጥ አመሰግናለሁ ትገባና cashier ኡ ላይ ነው እሺ የምትልከው ታዲያ እኮ cashier ኡ ላይማ አውቀዋለሁ አዎ በቃ እሺ እሺ ተመለስ አመሰግናለሁ እሺ እኔም አመሰግናለሁ